Hello, Tennessee Beach to Beach. Hello. ነው ሄሎ ጤና ይስጥልኝ ቤት ቤት ነው የምንረዳ አብሮ ይስጥልኝ ቤቲንግ ነበር። አንዱ ቀ- ሰርዞ አንዱ ደግሞ ፖል ስቶፕ ምናምን ብሎ ነበረ።
ቲኬት ነው አዎ እሺ እሺ አንዴ መስመር ላይ ጠብቀኝ ካሸር ኮዱን ትነግረዋለሽ
እሺ። አስር
ሄላ አቤት አቤት።
ሰላም cashier code ውሰድ እሺ አስር እሺ አስራ ስምንት እሺ ሰባ አምስት እሺ
ስልሳ ስድስት ስልሳ ሰባት
እሺ ሄላ አቤት አቤት።
ስልሳ ብር ተመላሻለሁ ታርሟል Hello አቤት አቤት።
ሰምተውኛል አዎ፣ ስልሳ ብር ተመላ እሺ እሺ እሺ መልካም እሺ እናመሰግናለን።
እኛም እናመሰግናለን